ጤና ይስጥልኝ በሽት ቤት ቤቲ ነኝ የምንለው ኤም ኤ የሚለው
አብረን ስትሄድን ቴሌ ብር አራት ሺህ ሦስት መቶ ልከን ነበር ትናንት
አራት ሺህ ሦስት መቶ አራት ሺህ ሦስት መቶ
ሄሎ
አአ አቤት
አራት ሺህ ሦስት መቶ ትናንት ልከን ነበረ ከዛ እ?
አልደረሰም አልደረሰም ማለት ነው ከዛ ስንት ብር ነው?
አራት ሺህ ሶ- አራት ሺህ ሦስት መቶ አራት ሺህ ሶስት መቶ አአ እሺ የቤት ስፌት ቁጥር ንገረኝ ዜሮ ዘጠኝ
ምን ብር ሸኔ ቶባል
እ አስራ አምስት አስራ አምስት አአ አስራ ሁለት አስራ ሁለት
ዘጠና ዘጠኝ ሰላሳ ዘጠኝ ዘጠና ዘጠኝ ዘጠና ዘጠኝ ዘጠና ዘጠኝ
እ? ስልሳ አንድ ስልሳ አንድ ስልሳ አንድ ስልሳ አንድ መጨረሻ
እሺ ጠብቀኝ መቼ ነው withdraw ያረከው?
አ መቼ ነው withdraw ያረከው?
ትላንትና ትላንት ማታ ነው ፈገግ
ወደ ቴሌ ብር account ነው አይደለ?
አ
ወደ ቴሌ ብር account አ አ ወደ ቴሌ ብር account ነው እሺ በቃ ሁሉንም confirm አድርጌልሃለሁ። እሺ እሺ አርጉ ገብቶልሃል። አሁን እየገባልን ነው፣ check አድርገው።
እሺ እሺ
okay
በቃ ሁሉም ገብቶልሃል። እሺ አ አሁን ገብተዋል እሺ መልካም ቀን እሺ